አቮካዶ አለ እናንተ ወጪ የሚጠቀስ ለም ይባላል።
ጤና ይስጥልኝ።
አብሮ ይስጥልን። ከጭፕጭፕ ነበር ደውላ እሺ እመቤት ሰላም አደሩ?
እግዚአብሔር ይመስገን። ፕሮዳክት ነበሩት ያልመጣ
አዎ ትናንትና እንትን ላይ ነበርኩኝና አዎ
ሲደውሉ እንትን አላልኳቸውም፣ አላነሱላቸውም።
አላነሱላቸው።
እንትን ላይ ነበርኩኝ interview።
እሺ ዛሬ እንዲመጣ ለማድረግ ነው ጮታ ዛሬ አዎ ይመቸኛል። ትናንትም እዛ ላይ ሆኜ ነው እና ስ- ከወጣሁኝ በኋላ እኮ ስደውል ማለት ነው አዎ ስልካቸው busy ነው ያሄድ የሚሉትን አንግር ነበር አንተ እህ ዛሬ ልከዋለሁ ምናምን ብሎኝ አዎ በቃ እሺ ዛሬ ይመጣልዎታል። እ፣ የት ነው የሞሉት? ሎኬሽን እም? location እ፣ ችሎት ችሎት ኮንዶሚኒየም።
አዎ እሺ ስልክ እ፣ ሲደውሉ ያንሱላቸው። ዛሬ ይመጣሉ።
እሺ እመቤት እሺ መልካም አመሰግናለሁ።